Hello,
አቤት።
ሄሎ
ሄሎ
ሰላም ጤና ይስጥን። ቴሌቪዥን
አብረ ስጥልኝ። የሆነ አቤት።
ብር የቆረጠ ነበር።
አቤት።
የሆነ ብር ቆርጦ ነበረ እሺ
እና አስር ብር አስር ብር የቆረጠ ነው ለእኔ ይቆረጥብኝ ነው።
የቴሌቪዥን ደንበኛ ሲሆኑ በየቀኑ ከሆነ የተመዘገቡት ሁለት ብር ይቆርጣል። ሳምንታዊ ከሆነ ስልክ ይቆርጥበታል፣ ትኬት ይገባል።
አሀ፣
የቴሌቪዥን ደንበኛ ሲሆኑ daily ከሆነ subscribe ያደረጉት ሁለት ብር ቆርጦ ቲኬት ይገባሎታል። ሳምንታዊ ከሆነ ደግሞ አስር ብር።
አዎ አስር ብር ነው ለእኔ ይቆረጥ ብዬ ነው።
ኮከብ ዘጠኝ ሰማንያ አምስት መሰላል ላይ ደውለው ስድስት ቁጥር ላይ ለማቋረጥ የሚላለ
እንዴት
ኮከብ ዘጠኝ ሰማንያ አምስት መሰላል
ኮከብ ስንት ስንት ዘጠኝ ሰማንያ አምስት
እዚህ ላይ ልደውል?
አዎ
እሺ።
እሺ